ያሬድ ዜማ ቀስቅሶኝ ተባረክ ላለው ተመስገን ላለው ውለታ ብዙ ነው። ተባረክ ላለው ተመስገን ላለው ውለታ ብዙ ነው። የቅዱስ ዳዊት በረከት ሞልቶኝ ቅዱስ ያሬድ ዜማ ቀስቅሶኝ ተባረክ ላለው ተመስገን ላለው ውለታ ብዙ ነው። ተባረክ ላለው ተመስገን ላለው ውለታ ብዙ ነው። ከበሮ አነሳን ጽናጽኑን ለዳዊት ግን በገናውን ችቦ ከነሱ እሳቱ ከላይ የያሬድ ልጆች የለንም ከልካይ የለንም ከልካይ ቅዱስ ዳዊት በረከት ሞልቶኝ የቅዱስ ያሬድ ዜማ ቀስቅሶኝ ተባረክ ላለው ተመስገን ላለው ውለታ ብዙ ነው። ተባረክ ላለው ተመስገን ላለው ውለታ ብዙ ነው። ገና ምስጋናው ልብን ያቀልጣል። የአሕዛብ በትር በሙሴ ዋጣል። ሕዝቡ ተሻግሯል እየዘመረ የእኛ ጌታ ነው ሞትን ያሰረ ሞትን ያሰረ ቅዱስ ዳዊት በረከት ሞልቶኝ ቅዱስ ያሬድ ዜማ ቀስቅሶኝ ተባረክ ላለው ተመስገን ላለው ውለታ ብዙ ነው። ተባረክ ላለው ተመስገን ላለው ውለታ ብዙ ነው። የሰለሉ እጆች በቅኔ ታሽተው ተፈውሰዋል። ጽናጽል ይዘው መብረቅ አርጎታል። የብርሃን ጨረር ስራ ሊሰራ አድማስ ሚሻገር አድማስ ሚሻገር ቅዱስ ዳዊት በረከት ሞልቶኝ ቅዱስ ያሬድ ዜማ ቀስቅሶኝ ተባረክ ላለው ተመስገን ላለው ውለታ ብዙ ነው። ተባረክ ላለው ተመስገን ላለው ውለታ ብዙ ነው። መድረክ ይርዳል አደባባዩ ስለሚጮሁ ክብሩን የሚያዩ ብቻውን ንጉሥ ብቻውን ጌታ እያሳደደ ጠላት መታ ጠላት መታ የቅዱስ ዳዊት በረከት ወጥቶኝ ቅዱስ ያሬድ ዜማ ቀስቅሶኝ ተባረክ ላለው ተመስገን ላለው ውለታ ብዙ ነው። ተባረክ ላለው ተመስገን ላለው ውለታ ብዙ ነው። የቅዱስ ዳዊት በረከት ሞልቶኝ የቅዱስ ያሬድ ዜማ ቀስቅሶኝ ተባ